ጤና ይስጥልን የቴሌ ጥሪ ማዕከል እባክዎ ምን ልርዳዎት?
አሁን ወደ ድሬዳዋ book አድርገን book አድርገን ነበርና እሺ message አልደረሰንም። ንግድ ባንክ ልንከፍል።
እሺ ትንሽ ደቂቃ ይጠብቁናል፣
እሺ እናሳውቆታለን።
ምን ደውዬ ነው መልሼ?
እኛ እንደውሎታለን።
በዚህ ስልክ አይደለም ዜሮ ዘጠኝ ሰላሳ አራት አርባ ዘጠኝ ስልሳ ዘጠኝ ሰባ አምስት አይደለም፣ በዚህ ስልክ አይደለም።
በዜሮ ዘጠኝ አስራ አምስት አስራ አምስት ቤት አዎ፣ አዎ ይዘነዋል፣ እንደውሎታለን።
እባክሽ ችግር የለውም። ትንሽ ደቂቃ ይጠብቁን። እሺ እሺ፣ እሺ።